hello hello
አቤት
ሀሚድ ነኝ። ምን ልርዳ?
ትኬት ለማሳረም ነበረ።
እሺ ንገረኝ። cashier code
አስራ ሁለት
አስራ ሁለት ሀያ
ስንት ስንት?
አስራ ሁለት ሀያ አንድ እሺ
ዜሮ ዘጠኝ ዘጠና አራት ዜሮ ዘጠኝ ዘጠና አራት እሺ lost ነው።
እህ
በአንድ ጨዋታ lost ነው።
በአንድ ጨዋታ lost ነው።
አዎ አንደኛው ደግሞ እንትን ነው የቦርንማውዝ ጨዋታው void ነው የሆነው።
እና ይሄ እ?
ከአስራ ሁለት ጨዋታ እኮ ውጭ ይሆናል እኮ።
ተቋርጦ ነበር ጨዋታው።
አዎ፣ አዎ።
ለዛ lost ሳይሆን የሆነው void void ማለት በአንድ ነው የተባዛው ማለት ነው። odd ኡ አንድ ነው የሆነው።
እሺ፣
እሺ።
እና ደራሽ የለኝም።
አዎ የለህም። ቶታል ኦዱን ስታ